Hello Hello ጤና ይስጥልኝ።
አቤት። ሰላም
ሰላም ኦ- Ocean Laundry ነው።
እ፣ አዎ የምን ነበረ?
እሺ ከ Afriwork Freelance Ethiopia ነበር የደወልኩት።
Okay እሺ እሺ።
እሺ ዮናታን ኖት?
አዎ ዮናታን፣ አይ የቀኑ ስላለፈ ሰዎች እየደወሉ ስለሆነ እህ፣ እንደዛ መስሎኝ ነው።
አሃ፣ ከቢሮ ስለዚህ- ከሆናችሁ እሺ አውሪኝ። እሺ እሺ እ፣ በ professional house cleaner የወጣ vacancy ነበር እና hire አደረጋችሁ በእኛ platform እሱ ለመጠየቅ ነበር የደወለው።
እ፣ አይ አላረግንም። qualified የሆኑ ሰዎች አላገኘም። እንዲሁ Okay ነው የሚደውሉት።
Unqualified ናቸው የሚመጡት።
አዎ ዘ- ዝም ብሎ አያነቡትም። እንዲሁ ሰው call-ኣቸው ነው አብዛኞቹ የደወሉት።
እህ፣ ሁለት ሰው እስቲ interview እናደርጋለን ብለናል። ሁለት ሰው ምናልባት ብለን አግኝተናል እንጂ ሌላው ጠቅላላ እንትን
Unqualified ናቸው።
አላ- አዎ አላገኘንም። እንዲሁ ስልክ ሳያነቡት ነው ቁጥርም ያወጣ ነው እንትን አዎ፣ ስልክ ቁጥርም አለው እንዳየሁት ከሆነ እና ደውሎ የሚመጡት unqualified ናቸው ማለት ነው።
አዎ
እሺ እንደዛ ሆኖብኝ ነው። በቃ ችግር የለውም።
ሌላ የሚያስቸግሩት ነገር አለ እኛም platform ሲጠቀሙ?
እ፣ አይ የለም እስኪያው እስካሁን እየተጠቀምን ነው። አሪፍ ነው። ከዚህ በፊትም አሪፍ ነው። የአሁኑ ነው ትንሽ ወይ መግለጫችንን እናሻሽለዋለን
ያው job seeker ሰብስክራይብ ላይ ችግር ስናደርግ ስላለ
አዎ
እሺ ሌላ የሚያስቸግሩት ነገር ሲኖር ወይም support ሲፈልጉ ይደውሉልን።
Okay እሺ እሺ እሺ Thank መልካም ቀን።
እሺ መልካም